ሄሎ
ሄሎ ወይ ሰላም ሆናችሁ?
ሰላም ናት። ቦታው የቱ ጋር ነበረ? አሁን ሚካኤል ጋር ነን።
ቤተክርስቲያኑ ባለበት በኩል ናት።
አ አ ሚካኤል ጋር ነው።
ችግር የለውም። ድልድይ ያለች አይደል? ድልድይ ትታሻለች።
በየት በኩል?
መሸጋገሪያ ድልድይ በራሱ በቅዱስ ሚካኤል ሆነሽ ድልድይ አ አለ።
አ ድልድዩ ስር ወደ ውስጥ የሚያስ ድልድዩ ስር ጋር ሆነሽ የእግረኛ መንገድ ስትሻገሪ ኢኮኖሚክስ ባለሙያዎች ህንጻ የሚል አለ። እዛ ጋር ነው እሺ እናቴ እሺ ቅዱስ ሚካኤል ባለበት በኩል ነው ያለሽ አይደል? ያለ እ
ቅዱስ ሚካኤል ቤተክርስቲያን አ ባለበት በኩል ያለሽ አ አ እሱ ጋር ድልድይ ነው።
አለች። ህብረት ባንክ አለ። ከድልድይ አለ። ድልድዩ ጋር ፊት ለፊት እ ኢኮኖሚክስ ባለሙያዎች ህንጻ አለ። እዛ ላይ ነው።
እሺ እናቴ እሺ እሺ መልካም ቀን።